ወይ ሄሎ፣ እንዴት ነሽ? ሳራ መጣች?
አልመጣችም። አሁን አንቺ ደውለሽ ሙስጠፋ ደወለ። ደግሞ
ሙስ- ማደወለ ሙስጠፋ
እ እ፣ አንቺ መሰልሽኝ። አንቺ እኮ ሄሎ- ጸሐፊዎቹ ስላልገቡ አላገኘኋቸውም። በይው አላውቅም፣ እኔ እንጃ አሁን አላገኝ። ቆይ ልደውልለት። አቶ በላይ ከነገራቸው ነው እንጂ እኔ እነሱን አላገኘኋቸውም።
እኔማ አላወቅኩም።
አንቺ አሁን ሄሎ ስልሽ ድምፅሽ አልሰማ ሲለኝ በሌላ ስልክ ደውለሽ መሰለኝና አነሳሁት።
አዎ አዎ፣ ደውዬ ነው።
ሙስጠፋ ደውይለታ እሺ እሺ ለሙስጠፋ እሺ እሺ